ሄሎ ሄሎ ሄሎ፣ ጤና ይስጥልን።
አብሮ ይስጥልን።
ከሀዊ Plus Solution ነበረ የምደውል ነው።
እ እ ከሀዊ Plus Solution ነበረ የምደውል ነው።
እሺ እሺ።
ሀዊ Plus Solution application ላይ ተመዝግበዋል አይደለ? ከዚህ በፊት አዎ የተመዘገቡትን service ኦች አሁን system ላይ active እያደረግን ስለነበረ ያልተሟሉ መረጃዎችን ለማሟላት ልጠይቅሽ ብዬ ነው። የምትሰጡት አገልግሎት ምንድን ነው? እና- እናንተ
ሜካፕ እና ጥፍር nail makeup እና ጥፍር እርድ በምን ስም ስም?
እ፣ ቤቲ Nail Bar እና ሜካፕ ቤቲ
ቤቲ ቤቲ አዎ ቤቲ እሺ፣ ቤቲ እ፣ ሳይሆን ቤቲ ቤኪ አዎ እሺ፣ እ፣ የት አካባቢ ፊጋ
ፊጋ እ፣ ቅጽል ቦታ አለው በቀላሉ ልገኝ የምችልበት ፊጋ ፊጋ አዎ ሄሊ ህንፃ ላይ እ?
ሄሊ ሄሊ ህንፃ ሄሊ
ሄሊ ሄሊ።
አዎ አዎ ሄሊ ያንቺ ሙሉ ስም
እ ያንቺን ሙሉ ስም
ቤቲ
ቤኪ አዎ
ቤኪማ
ማለት የመታወቂያ ነው ወይስ ይሄ በስሙ ባለው አይደል?
የ- የ- የመታወቂያሽን
በረከት ተገኝ
በረከት ቀደይ
ተገኝ ተገኝ በዚህ ቁጥር ነው አይደለ customer ሊያገኛችሁ የሚችለው አዎ ሰባት ወቅት አዎ እሺ እ፣ የስራ ቀን ከሰኞ እስከ
ከሰኞ እስከ እሑድ ነው።
እሑድ ከሰኞ እስከ ሰኞ ማለት ነው።
እሺ እ፣ ሰዓት
ሰዓት ከሁለት ተኩል እስከ ማታ አንድ ሰዓት
እሺ ለማታ አንድ ሰዓት እሺ በተጨማሪ ደግሞ ለ የንግድ ፍቃዱን ወይም መታወቂያ ካርዱን ወይም TIN number ኡን በቴሌግራም ሊልኩልን ይችላሉ
እ፣ እችላለሁ። እሺ።
እሺ በተጨማሪ የእኛ company ደግሞ ከ advert ከሚያደርጉ company ዎች ጋር አንድ ላይ ይሰራል እና እናም በእኛ ሰዎች መጥተን የእርስዎን store advert እንድናደርግ በተመቸው ሰዓት schedule አውጥተን መጥተን advert ማድረግ እንችላለን።
ብዙ ጣጣ አለ እንዴ? ይህን ጣጣ ባንጀምር ደስ ይለኛል። እናቴ አይ መቶ ብዙ ብዙ ነገር- ነገር እ፣ አይ ይቅርብኝ፣ በቃ cancel አድርጊልኝ። እንዲህ አይነት ከሆነ ገና በስራ ቦታ መንቀሳቀስ ስለማን አይ እሱ ም- አንቺን እኮ አይደለም ያልኩሽ የአንቺን ቤት መጥተን በእኛ ሰዎች እኛ store ላይ እ፣ ይሄን ይሄን ይሰራሉ ይሄ አገልግሎት ይሰጣሉ ብለን መልቀቅ እንችላለን ወይ ነው።
እስቲ ሰው አማክሬ ልንገርሽ።
እሺ እንደሱ ከሆነ አመሰግናለሁ።